ያከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንተን ሲጋራ አይኔን ባግቶ እየጮኸ ካፉ ሳልደግመው አልቀርም ለታዘበኝ ሁሉ ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንተን ሲጋራ አይኔን ባግቶ እየጮኸ ካፉ ሳልገርመው አልቀርም ለታዘበኝ ሁሉ